hello ጤና ይስጥልኝ ቤስት ቤት
ሰላም ጤና ይስጥልኝ። ትላንትና withdraw አድርጌ ነበረ እና እሺ plus ግን comment ጉግል ላይም ሆነ ምን ላይ contact ኣችን literally የለም።
OK
ለምን እንደሆነ አላውቅም። plus የመደብ- ደግሞ ትላንትና- ትላ- ትላንትና withdraw ሳረግ እሺ maximum limit አለኝ። maximum limit I think ስድስተኛ ነው ሰባተኛ ጊዜ ነው withdraw ያደረኩት።
ኦኬ
limit አለ እ- ብዙ አድርገሃል በዚህ ሳምንት no በዚህ ሳምንት አደርጊያለሁ። ኦፍኮርስ አዎ እ፣ ማለት like amount ኡ
I mean specifically አላውቀውም፣ ግን ብዙ አድርጊያለሁ። I mean በገንዘብ ደረጃ ሳይሆን የተደጋገመ ማለት ነው።
ኦኬ እሺ አይ መ- መደጋገሙ ሳይሆን ብዙ ብ- ብ- ብዙ ብር ከሆነ እሺ check ላድርግልህ አሁን የደወልክበት ነው አይደል ቤስት ቤት ቁጥርህ of course አዎ በዚህኛው አንድ ሺህ ብር አድርጊያለሁ። አሁን ትናንትና withdraw limit አልፈሃል እና admin approve እስኪያደርገው ድረስ ጠብቅ አለኝ።
okay እሺ account ላይ ስንት ብር ነው ያለው
አሁን ላይ ዜሮ ዜሮ ነው።
okay እሺ አሁን ምንድን ነበር ማድረግ የፈለከው ታዲያ ትናንትና withdraw አድርጊያለሁ አንድ ሺህ ብር እሺ
then እሱን admin approve እስኪያደርገው ድረስ ጠብቅ አለኝ።
okay approval ፈልገህ ነው እሺ of course አዎ፣ ግን እኔ የምልህ deposit ስናደርግ approval አጠያይቁንም፣ withdraw ስናደርግ ግን approval አለው። what the reason
አይ approve ይደረጋል እኮ
no deposit አው ሚሊዮን ጊዜ ባረግ እናንተ automatically deposit ያደርግልኛል አይደለ?
አዎ ግን withdraw ለምን issue እንደሚኖረው እኔ እንጃ።
እሺ አሜር ይስሐቅ ነው አይደለ? ይስተካከላል።
አዎ።
እሺ ይቅርታ። አሜር ይስሐቅ confirm አድርጌልሃለሁ። በቻፓ ነው ያረከው? ትንሽ ቆይተህ ሞክረው።
አችን በቻፓ ነው ያረከው?
of course አዎ፣ በቻፓን ትንሽ ቆይተህ ሞክረው።
approve አድርገህ ከሆነ እኔ approve አድርጌልሃለሁ። አዎ።
thank እሺ